ጤና ይስጥልኝ ማሊጋባ
ጤና ይስጥልኝ ጤና ይስጥልኝ
መኪና ፈልገን ነበረ እሺ ምን አይነት መኪና ነው የፈለጉት ሱዙኪ የምትባል የለችም
ሱዙኪ ኤቭሪ አ
አሁን ላይ እሷ መኪና የለችንም አባት
እ እሷ መኪና አሁን ላይ የለችንም የለችም ነው
በዚህ በሰራ የለም የሰራ
አዎ አሁን ላይ የለችም
እሺ እናመሰግናለን እሺ